ሄሎ ሄሎ፣ ሰላም ጤና ይስጥልን።
እንዴት ነው? ሰላም አለን አለን። ምን ልርዳዎት? ቴሌዊ
አይ የሆነ ሁለት ብር ሶስት ብር እየተቆረጠብኝ ነው።
የቴሌዊን ደንበኛ ስለሆኑ በየቀኑ ትኬት ስለሚሰጡት ነው። በሚሰጡት ትኬቶች እድሎትን ሲሞክሩ ሽልማት ያገኛሉ።
ኧረ እኔ ምን አይነት ሽልማት ነው?
ሽልማቶቹ ላፕቶፕ፣ ስልክ አምስት ሺህ ብር ከአምስት ብር እስከ አምስት መቶ ብር፣
አይ ልዘጋው ፈልጌ ነው።
ኮከብ ዘጠኝ ሰማንያ አምስት መሰላል ብሎ ደውሎ ስድስት ቁጥር
ኮከብ
ዘጠኝ ሰማንያ አምስት መሰላል ብሎ ደውሎ ስድስት ቁጥር
ኮከብ ዘጠኝ ሰማንያ ስድስት ሰማንያ አምስት ሰማንያ አምስት አዎ መሳል ገብቼ ስድስት አዎ መጫን አዎ
መጨረሻ ስድስት ነው።